አቤት።
ጤና ይስጥልን። ቤተሰብ ቤት ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አለን አለን። እሺ ምን እናድርገው?
አ- አንድ ክለብ ጥሎ የነበር ቤት ቢት ጋር ማለት ነው። ዳ- እንትን አቻ ወጥቶ ያሸንፋል ወይን ብሎ ነው እና ፍርሳዶ የለውም።
ኦኬ።
እናንተ ነው የምታርሙት መሰለኝ።
አ ካሸር ኮዱን ንገረኝና የለ የለ
ካሽ ቁጥሩ
ካሸር ኮዱ ከታች።
አስር አስር
እሺ ሰላሳ አምስት
አስር ሰላሳ አምስት ሰባ ስምንት ሰባ ስምንት ሀያ አራት